hello ጤና ይስጥልን ዋሽንግተን የህክምና ማዕከል hello
hello እናት፣ አቤት CT scan ትላንት አበራየ ለሚል ተነስተን ነበረ አስነስተ እ?
ነበርና CT scan እናንተ ጋር
አሀ፣ ውጤት ነው ውጤት ነው እ፣ የሆነ ስልክ በዚህ ስልክ ልኬልሻለሁ ወይስ በቃል ልንገርሽ? ቴሌግራም ያለው ሌላ ስልክ ስለሆነ አንዴ ስልክ ያዥልኝና ቆይ አንዴ ውጤት ፈልገው ነው
ውጤት ነው የተፈለገው ስልክ ልስጦት የ MRI የ CT scan ክፍል እ? እ?
የ CT scan ክፍል ስልክ ልስጦት እነሱ ናቸው የሚልኩሎት
ማነው የሚልከው ዶክተሩን?
የ CT scan ክፍል CT scan ያነሳችሁ ያ- ያነሱት እነሱ ናቸው የሚልኩት
እሺ እና ትልክልኛለሽ ለሚሉ አይደለም ስልክ ልስጦትና ደውለው ስ- የተ- ስም ይንገሯቸው ይልካሉ እሺ ቆይ አንድ እሺ ተፈልግና እሺ እሺ
ሱርቱ ያዘ ሱርቱ ይዛችሁ ስልኮኛል አንዴ ንገሪኝ እስኪ ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰማንያ ስድስት ሰማንያ ስድስት
ሰማንያ ሰባት ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ዘጠኝ እም፣ እሺ አመሰግናለሁ እሺ